ከቢስት ቤት ምን ልርዳው?
ማነው ችግር ረብቶኛል
ምን ሆኖቦት ነው?
መሰለኝ የተሰረቀው ብር አወጣ የናኮስ ውድድሮ አድርገው ነው
አይደለም፣ ፎቸር ነው ያወጣው።
በቦቸር ነው ያወጡት።
አዎ በፎቸር ነው ያወጡት።
እሺ ቦቸር ኮዱ ይነግሩኛል። ስልክ ቤስት ቤት ስልክ ቁጥሩን አዎ ይነግሩኛል የስልክ ቁጥር ስጠኝ።
እኮ። እሺ ቤስት ቤት የሚጠቀሙበትን ስልክ ቁጥር ይንገሩኝ።
እ?
ቤስት ቤት የሚጠቀሙበትን ስልክ ቁጥር ይንገሩኝ።
እሺ
እሺ ዜሮ ዘጠኝ
ዜሮ ዘጠኝ አስራ አምስት
እሺ አስራ አምስት
ሰባ ሁለት
ሰባ ሁለት
አስራ
አስራ አንድ
ሰማንያ ሁለት
እሺ ስንት ብር ነበር?
ሶስት ጊዜ በመቶ ሶስት ጊዜ በመቶ ሰርቃል።
እሺ ስልክ ቁጥሩን አንዴ ይድግሙኛል።
አዎ ይህ ስልክ ያወጣ በዚሁ ነው
አዎ አስራ አምስት ጊዜ
እኮ። እሺ ዜሮ ዘጠኝ አስራ አምስት ሰባ ሁለት አስራ አንድ ሰባ ሁለት ሰባ ሁለት አዎ መረሳ
እሺ ሶስት ጊዜ ስንት ስንት ብር ነው?
ሶስት መቶ ብር ነው። ሶስት ጊዜ ተሰረቀ።
እሺ እዚህ ጋር ሶስት account ነው ያሉት እኮ አይደል? የቤስት ቤት እና እኔ ጋ አዎ።
ኧረ ማታለል ቀይሮ ነው ሁለት ነው ልጅ ያለው
አይደለም ቤስት ቤት የሚጠቀሙት ዘጠኝ ብሎ በሚጀምረው ነው ወይስ ዜሮ ዘጠኝ ብሎ በሚጀምረው ነው ወይስ ሁለት መቶ ሀምሳ አንድ ብሎ በሚጀምረው ነው
የኔ የኔ ቁጥር አ የሚጠቀሙት ቤስት ቤት?
እ፣ ዜሮ ዘጠኝ ነው።
እሺ ስንት ብር ነው ያሉኝ? እሺ deposit ሶስት መቶ ብር ነው በ- በመቶ በመቶ በመቶ በ voucher ወጣ
እሺ መች ነው? ትናንት ነው ማታ ማታ ትናንት ማታ
አይደለም ዛሬ ማታ ማታ ላይ አሉ ጥዋትና እስከ ስምንት ሰዓት አካባቢ ሁለት ጊዜ ነው በቃ።
እሺ ቆይ አንዴ መስማት ሊጠብቁኝ እሺ እሺ ሰበርና ቁጥር ስጠበቃ
እሺ እሺ ወዴት እንደገባ ነው ማወቅ የሚፈልጉት?
ያወጣው ሰው የሚገባ ቁጥሩን ስጠበቃ
እሺ ወደ ዜሮ ዘጠኝ ሰላሳ አራት ዜሮ ዘጠኝ ሰላሳ አራት አርባ አራት
አርባ አራት ሰባ
ሰባ ሀምሳ አራት
ሀምሳ አራት አንደኛው ወደዚህ ነው የገባው። አንደኛውን ደግሞ ቆይ check ላድርግሎት።
እ፣ ሌላ ቦታ ነው ያስገባሽ?
ይሄ ወደዚህ ስልክ ነው የገባው። ሶስቴ አይደለ? የሶስቱንም ልንገሩት ብዬ ነው።
እሺ እሺ እሺ እሺ እሺ ቀብል እሺ
እሺ ይሄ ደግሞ የገባው ወደ ዜሮ ዘጠኝ አስራ ሰባት እ፣ ዜሮ ሶስት አስራ ሰባት ዘጠና ዘጠኝ
ዘጠና ዘጠኝ ይህን ስልክ ነው። እሺ ሰባ ዘጠኝ ዜሮ አንድ አ፣ ዘጠና ዘጠኝ ዜሮ አንድ ነው።
አዎ አዎ።
እ፣ እሺ ሌላ እንትን አለ በእናትሽ።
እሺ የሌላኛው ሶስተኛውንም ልንገሩት። እሺ ሶስት አይደለ?
አዎ እሺ የእሱን ደግሞ ልንገሩት። እሺ እሺ
እሺ እሱም ወደዚህ ወደ አስራ ሰባት ቤቱ ነው የገባው።
ኦ ሁለቱ አዎ አዎ እ፣ አስራ ሰባት አዎ አስራ ሰባት ዘጠና ዘጠኝ ሰባ ዘጠኝ ዜሮ አንድ
እ፣ ይህን ስልክ ነው።
እኮ እሱ ሁለቱ ሁለቱ ወደ እሱ ነው የገባው። አንዱ ወደዛኛው ስልክ ቁጥር ነው የገባው።
እ፣ እሺ ሌላ አንድ አለ ማሳ ላይ ብር ላስገባው ፍልኝ ነበረ የኔ ቴሌ እንትን አልገባም ቀወጠራ ስለነበረ እሺ እንትን ተበላሽ ብር ሲያስገባ እሺ እምቢ አለው?
እንትን አካውንት